ዋይዜማ ባንድ አሰርጎ ካለ ምድሬ በስነ ጽ- በስነ ጽጌያት ደግማለሁ በስነ ጽጌያት በዘዚያው ፍሬያት ዛንተ ሰራይከ ሰንበተ ለሃይ ረፍት ወበኑ ከማከ ስቡህ በውህስተ ቅዱሳን